ጤና ይስጥልኝ አሪፍ ቤት አምሬት ነኝ። በጎ ምን ልርዳዎ?
ትኬት ቆርጬ ነበርና እንዴት ነው ማወቅ የምችለው ሲኩንት?
የምን ትኬት ነበር የቆረጡት?
ብሔራዊ ሎተሪ።
ብሔራዊ ሎተሪ። አሁን የደወሉበትን አውቀዋል ደንበኛችን? አሁን የደወሉበትን አውቀዋል?
እዛ እንትን ብለው ተልኮ ነው።
ከየት ከየት ነው የተላኩት?
አይ የተላከ ይቅርታ
ምን አሉ?